Oczywiście.
Hello?
Hello?
አቤት
ዋሽንግተን ዋሽንግተን የሕክምና ማዕከል ነው። ምን ልርዳዎት?
እሺ፣ የት የት አካባቢ ነው ያላችሁ?
ሁለት ቦታ ነው ያለን። አንደኛው የእናቶችና የህጻናት ነው ያለው። እሱ ቡልቡላ ማርያም ማዞሪያ ያለ። የትላልቆች አዋቂዎች ደግሞ ሐኪም ቤቱ ደግሞ ሩዋንዳ ኤምባሲ ፊት ለፊት ወደ ቦሌ ሚካኤል የሚወስደው አስፋልት
ወደ ቦሌ- ወደ- ቦሌ ቢዝነስ አስፋልት MRI ያለው የት ጋር ነው?
ሩዋንዳ branch።
ራ- ሩዋንዳ branch አ አ፣ የለም። Okay, thank you።
እሺ